ቤት ጤና ይስጥልኝ ጤና ይስጥልን።
ወይዘሮ አልማዝ
አዎ እሺ ሰላም ነው ከፍሊንትስቶን ሆምስ ነው ሰላም ነው።
የደወልኩልዎት።
እንዴት ነው? አቤት ከፍሊንትስቶን ሆምስ ነው የደወልኩልዎት ነው።
አዎ ሰላም ነው ደህና እግዚአብሔር ይመስገን።
አሜን አሜን እ፣ አሜን። እኔ ጌታ እሺ እ፣ እ።
ደወሉላችሁ መረጃ አገኙ እንዴ ባለፈው እ?
እሱን አውርተን ነበረ አዎ አግኝቻለሁ።
መልካም መልካም መልካም አዎ አግኝቻለሁኝ። አ- እሺ።
እያመቻቸው ነው እንትን ለማስገባት ብዬ ማለት ነው።
እሺ እሺ አዎ ወይዘሮ አልማዝ ለማስገባት ብዬ እያመቻቸው ነው። እሺ በቃ እናመሰግናለን መረጃ እሺ እኔ ጌታ እሺ መልካም ቀን።
እሺ እሺ ለሁላችንም አባዬ እሺ እሺ